hello ተቋረጠብኝ። አሁን ደውዬ ነበር። hello አይሰማም ድምጿ። አዎ እ ምንም እትኝ የድምፅ ጥራት የለም። እሺ ለ ለ እንትኑን ጥያቄ እንትን ማለት እችላለሁ እ በስመ አብ ምንም አይሰማም። ይቅርታ